ዋሽንግተን የህክምና ማዕከል Hello፣ አቤት።
የት ነው?
ዋሽንግተን የህክምና ማዕከል።
እሺ እናቴ፣ MRI አላችሁ?
አዎ አለን።
እሺ፣ አምቡላንስ ይመጣል?
ይመጣል። አሁን
እሺ፣ ዋጋ ስንት ነው?
ምን የ MRI የታዘዘልኝ
እንግዲህ ሴትዮዋ ምን ስትሮክ ነው እና ስለዚህ ምንድን ነው አሰር የተባለው?
ሴት- እንግዲህ ይጻፍላችኋል ነው የተባልነው። ዋጋውን ለማግኘት አይነት አለው?
አዎ አይነት ስላለው ሲጻፍላቸው ይነግሩና እንቀውታለን ማለት ነው።
እሺ እናቴ፣ እሺ